ጤና ይስጥልኝ አሪፍ ነኝ ማለት ነው። እባክዎ ምን ልርዳዎት?
ሰላሳ ሁለት ብር አሁን deposit አድርጌ እዳ አልወጣልኝም። ምንድን ነው ችግሩ?
እሺ አሁን ነበር የሞከሩት?
አዎ አሁን ነው። አዎ እሺ ምን ያ- ከየት ወዴት ነበር ለማድረግ የሞከሩት?
ከቴሌ ብር ነው ወደ ጃንጎ ቤት ላይ ነው መጀመሪያ ሰላሳ ሁለት ብር አ- አደረግኩት አልወጣልኝም። ግን ከዛ በኋላ አርባ ብር አደረግኩት እያወጣልኛል። የመጀመሪያ የለኝም አልወጣልኝም።
እሺ ስለዚህ ሰላሳ ሁለት ብቻ ነው ያልወጣው።
አዎ እሺ ደንበኛ ስቴሌ ብሩ የተመዘገበበት ቁጥር አሁን የደወሉበት ነው?
አዎ እሺ የተመዘገበበትን ስም ይንገሩኝ።
የቴሌ ብሩ ስም አህመድ ዩሱፍ ነው።
አህመድ የሱፍ አዎ እሺ ደንበኛችን የሰጡን መረጃ መዝግበናል። አሁን ስልክ ቁጥሩን ስጡትና screenshot አንስተው ቴሌግራም ላይ ላኩልን።
አየ አየ እሺ ቁጥሩን የያዙ ዜሮ ዘጠኝ
ዜሮ ዘጠኝ ዘጠና ሁለት ሁለት ዘጠና ሁለት አስራ ሶስት ሶስት አስራ ሶስት ዜሮ አንድ አንድ ዜሮ አንድ ሀምሳ አምስት አምስት ሀምሳ አምስት አምስት አምስት አ አይ፣ በዚህ ቁጥር ይላኩ። ሌላ እሺ፣ መረጃ ካለ
አይ በቃ ይኸኛው ያ- የገባልኝን ሚ- ሜሴጅ ነው የሚልከው።
አዎ ሜሴጁን ጥላ ሁለት መሰረት የሚያሳየው ይላል።
ይላል።
አይ እሺ ስለደወሉልን እናመሰግናለን። ከጥሎት የሚሉት ይባላል። ከጥሎት የሚሉት አይ፣ እሺ።
ይባላል።